Hello ወይ አክሊሉ ወይ አቤት እንዴት አደርክ?
ሰላም እግዚአብሔር ይመስገን እግዚአብሔር ይመስገን። ከ Stanford Kids ነው የምደውልልክ።
እም?
ከ Stanford Kids ነው የምደውልልክ። ሊዲያ እባላለሁ። ፌስቡክ ላይ የልጆች የሮቦቲክስ ስልጠና በሚል እ advertisement ኣችን አይተህ ስልክህን አስቀምጠህልን ነበረ interested መሆንን አሳውቀህን።
አዎ እሱን ባለፈውም ደውሎ ጠይቆ ነበረን። ያን እኔ ግን ልጆች የሉኝም። ባለፈው ዝም ብዬ እዛ ፌስቡክ ውስጥ ገብቼ እንትኑን ዝም ብዬ ነው ያስቀመጥኩት ስልኬን።
ተሳስተህ ነው?
አዎ ልጆች የሉህም?
አዎ ልጆች የለኝም።
Okay በቃ እሺ፣ እሺ፣ እናመሰግናለን።
ችግር የለም።